ሄሎ ጤና ይስጥልኝ ቃል ኪዳን ከብስት ቤት ምን ልርዳው?
ሰላም ነው ቃል ኪዳን ፍሪ ነኝ ከጅጅጋ እሺ ፍሬ ምን ነበር?
እንትን እዚህ አዲሱ ቨርቹዋል ቤት ማለት ነው አዲሱ መንገድ አዲሱ ሰፈር ያለው እሺ
ዜሮ አምስት እንትን ፕሪዲክስ ያደርጋል በቃ ሲንት ሲስተሙ አልሰራም አለ እንጂም ቴሌ ስንጠይቃቸው ከኛ እሺ።
አይደለም ወይ ከነዛ ከሲስተሙ ይሆናል አሉ።
ምን ዋይፋዩ ነው ወይስ አይ ዋይፋይ ስጠይቃቸው ከኛ ዋይፋይ ቴሌ ደውዬ ከዚህ አይደለም ዋይፋይ በደንብ እየሰራ ነው እዚህ አለ።
እኮ ምንድን ነው ታዲያ የሆነው?
system አይሰራም ይዞራል። አዎ ፕሪንቴክስ ያደርጋል system ዝም ብሎ ነው የሚሽከረከረው። ከእናንተ ጋር ከሆነ ብዬ ነው እኮ።
አይ system ኡ እንኳን ይሰራል፣ ግን ቆይ አንዴ መስመር ላይ ጠብቂኝ ቆይ እሺ
Hello ፍሬ ወይዬ እስኪ AnyDesk ላኪልን እና እስኪ እንየው እኛ
እ፣ የእንትን የኮምፒውተሩን ልላክላችሁ።
አዎ አዎ እሺ እሺ መልካም ቀን እሺ እሺ